ጤና ይስጥልን ቢጃ ኢትዮጵያ በተሳሮ ነኝ ባኮ ሚቀው ካሳሁን ግርማ እባላለሁ። የሩት አስራ ሶስት ሴልስ ኤክስኪዩቲቭ ነኝ።
እሺ
ሰላሳ ሁለት ቀበሌ መዝናኛ ታፕ ፕሮብሌም አጋጥሟል እንዲሰራልኝ ለማመልከት ነው።
እሺ የቢጃ የመለያ ቁጥሮች ወይም ደግሞ ቲል ነምበሪንግ ገቢ
ላውጣልሽ።
እሱ ባለው ነገር ጥቅም ነው ምን ተብሎ ተነግሯቸዋል ማለት ነው። ያው ያው በርቅ- ያው እንኳን ከሆነ በር ጥቅም እጁ ሊጠፋ ሊጥ- ሊጥላይ ነኝ ሊጥላይ ነኝ ሊጥላይ እንዳይፈሱ እያሞቀው ነው ለማለት ነው እንጂ እንዳይለጉት እኮ ነው።
አዎ፣ እንዳይለጉት።
የተነገራቸው ነገር አዎ።
ጭንቅላት ገባለ ሊቅ ላይ ነኝ ያል ሊጥላይ ነኝ ሊጥላይ ነኝ ብለው እጃቸው እንደሚያደረገዋል
እንግዲህ በዚሁ ነው።
ሁለት ዜሮ
እሺ
አስራ ዘጠኝ ሰባ ዘጠኝ
እሺ
ሰላሳ ሶስት ሰላሳ ሁለት
አማን ነው።
እሺ ሙሉ ስሞትም አለበል ይቅርታ
ካሳሁን ግርማ
ስልክ ቁጥር የ
ውስጥ የሚሰራ ሰው አዎ አዎ፣ ሰላም ሰላም ትባላለች። ዜሮ ዘጠኝ ዜሮ አንድ እሺ
ዜሮ አምስት እሺ ሰባ ሶስት ሀምሳ ዘጠኝ ሰባ ሶስት ሀምሳ ዘጠኝ የት አካባቢ ነው የሚገኘው ቤቱ ከጥቁር አንበሳ ወደ ተክልዬ መዞሪያዋ ላይ እህ መ- ነዳጅ ማደያ ያለ አይደል?
እህ ከማደያው ጎን
እሺ እ ታፑ ምንድን ነው ያሉኝ ያሉኝ ይቅርታ አይወርድም?
ታፑን የተበላሸው መጨመሪያው መቀነሻው የታፑ አሀ አይሰራም አይሰራም። አዎ እሺ ጥያቄዎትን ወደ ጥገና ባለሙያዎች አስተላለፍ ያለሁ ሌላም ረዳት ነገር አለ እ፣ የለም አመሰግናለሁ።
እሺ ስለደወሉ እናመሰግናለን አገልግሎት ያሉትን ሀሳብና አስተያየት ከምሰሙ ድምጽ ኋላ ያስቀምጥልን እሺ፣ መልካም